Hello ብሩክ እንዴት ነህ?
አለሁ ተስፋ እንዴት ነህ?
ሰላም ነው አይደል?
አለሁ brother ሰላም ነው ቆይታቸው?
አለን አለን። እንትን ምንድን ነው አረካ ቴሌ ምን አስራ ሁለት ምንድን ነው?
አረካ ቴሌ አስራ ሁለት እሺ
የቁጥር ኮድ የለም አ ትኬት ላይ የሚወጣውና ቲቪ ላይ የሚወጣ አንድ አለ።
ምን game
ያ Keno Gold ነው።
በዲሽ ነው አይደል?
አ በዲሽ የ best games ማለት ነው።
አ እሱ አንድ ነው፣ እሱ አንድ አለ።
okay እሱ አንድ አይደለም።
አ
በቃ እሺ እሺ እሺ አስተካክላለሁ።
እሺ ተስፋ